ሄሎ ጤና ይስጥልን ቤስት ቤት
ጤና ይስጥልኝ። ሰላም ነው?
አለን አለን ሰላም ነው።
betting ለመመዝገብ ነበር።
ኦንላይን ለመክፈት ነው account
አዎ እኮ ምንድን ነው ያስቸገረ? link ኡ ላይ ገብታል። ቤስት ቤት dot bet ብለህ ገብታል።
register እንትን ስለው register የሚለውን ነካው።
አዎ፣
ቤስት ቤት dot bet የሚለው website ውስጥ ገብተህ register የሚለው ትነካዋለህ አይደለ?
አዎ፣ ከዛ የመጀመሪያው ስልክ ቁጥር አስገባ ይልሃል።
አዎ።
ዘጠኝ ብለህ አስገባ ስልክ ቁጥርን ዘጠኝ ብለህ ጀምረህ ቁጥሬን አስገባሁኝ፣ password አስገባሁኝ።
password ምን ብለህ አስገባ? password የራ- አስገባ የራሴን password ነው።
ገባኝ። እሷ ግን ያስገባው password capital letter letter አምስት ቁጥሮችና
እም፣ አንድ symbol የያዘ ነው።
እም፣ ለዛ ነው።
አ የመጀመሪያቱን capital le- letter ኦች አድርጋቸውና አንዱ ካፒታል አንዱን small አድርገው።
እሺ፣ የመጀመሪያ ካፒታል አድርጌ ባረግ ያው ችግር የለውም።
ከዛ ደግሞ small አስገባበት small letter ማለት ነው።
እሺ፣ ከዛ በኋላ አምስት ቁጥሮችና አንድ symbol ወይ መስቀል ወይ ኮከብ አድርገህ እም፣ password ደግመህ መክፈት ትችላለሽ።
እሺ።